Hello ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
ከ Chip ነበረ የምደውሉት complain አቅርበው ነበረ። ምንድን ነበረ?
አይ አርብ ለታ ተመዘገብንና ጠዋት አራት ሰዓት ላይ ማለት ነው። ከዛ ቅዳሜ ይመጣላችኋል ተብለን ስንጠብቅ ቅዳሜ ዕለት አልመጣም እና ትናንትናም ሳይመጣ ቀረ ሁለት ማለት ነው። እና ዛሬ ጠዋት ደርሶኛል።
Okay ዛሬ ተቀብለዋል።
ዛሬ ተቀብለናል፣ ግን gift package ነበረው። እሱ ግን አልመጣልንም።
ምንድን ነበር ይቀር
gift package ተብለን ያኔ ስንመዘገብ እንትን ነበር ጥቅል ጎመን አንድ ኪሎ።
Okay እዚህ ላይ ስለማያሳየው እሺ፣ ያሳውቅሎታለሁ። እሺ፣ ይቅርታ በጣም እሺ። ኤልሮይ ነው ኤልሮይ ነው በልጄ ስልክ ተመዝግቤ ነበረ።
Okay፣ እሺ፣ እዚህ ላይ ስለማያሳየው እሺ፣ ያሳውቅሎታለሁ።
እሺ፣ እሺ፣ ቻው። እሺ